ስለ ሁሉ ስፖርት ነው። ምን ልርዳዎት?
ገባ ልክ ያለውኝ አሁን
ምን ቴሌግራም ላይ ነው?
ቴሌግራም ላይ hi ብለሽኝ መልሼ
እሺ፣ ሀሳብ ላኩ።
መልሱ ስናገኝ ስለምናሳውቆት በትዕግስት ይጠብቁ።
እሺ ግን ጠዋት እኮ ነው እኔ አሁን የዛሬ የላኩት የጠየቅኩት። ግን መታገሱ ውስጥ ችግር የለውም። ግን እ፣ መስተ- እንዴት ነው ነገሩ?
መቼ? አሁን አይደል እንዴ ላኩት ደንበኛችን?
እኔማ ተስፋ አሁን መቁረጥ ጠዋት ይኸውልሽ፣ አ- እኔ ከ profile ላይ ጭምር ነው attach ያደረኩልሽ። አይተሽ ከሆነ ግን ቶሎ አትመልሱም። ችግር ሲኖር ተ- ቶሎ አትመልሱም። ለዛ ነው እኔ እንዲሁም ቢቻል sign out ያድርገው እንትኑን መልሶልኝ። እኔ text አሁን አይደል እንዴ? አሁን አይደል እንዴ ላኩት?
text ይኸውልሽ፣ ልንገርሽ ጠዋት ደውዬ ምናልባት ብዙ ከሆናችሁ አላውቅም፣ ብዙ ነን። አዎ።
እንትን center ላይ ብዙ ከሆናችሁ አላውቅም።
እሺ።
ጠዋት ጠይቄ ቴሌግራም ላይ አታች አድርግልኝ ተባልኩ። እሺ ብዬ ሁለት ሰዓት ተኩል ላይ አረኩኝ።
እሺ።
ያንን እኔ ሁለት ሰዓት ተኩል ያረኩት ላይ ምንም ነገር አታች ያደረጉት ነገር የለም።
በዚህኛው አይደለም። ቆይ እስቲ ስሚኝ እናትዬ፣ እሺ።
ቴሌግራም ሁሉ ስፖርት ይልና ቁጥር የሌለው ስልክ ስልክ ሳይሆን ዝም ብሎ ቴሌግራም ብቻ ያለ እንትን አለ። ቴሌግራም እ፣ ስልክ ቁጥር የሌለው ማለት ነው። እሱ ላይ attach አድርጌ ታይቷል። እዚህ እኮ ያሳያል። ቴሌግ- ቴሌግራም አሁን ያላየሽውን ስላላየሽ ነው አሁን የደወልኩት እንጂ አንቺ ማየትሽን በ- double tick ያደርግልኛል።
እሺ።
ልክ መታ- ታይቷል። ያ ሰነድ ደውዬ ልክ ያለው ላክ ተብዬ እሺ።
እስካሁን ሳይመለስ ሲቀር normally እኔ አንድ ሺህ ብር ቢቀርም ምንም እ፣ ከተበላሁት አይበልጥም። እ፣ ምን እየተሰራ ካለው እንትን አይደለም። ግን ጥያቄ ወዲያው ካልተመለሰ እንትን ይጎ- ይጎዳል። customer እኮ ነሽ። እ፣ ያው normally ብታጭም ባ- ባታ- ብታገኝም customer ነሽ። በቃ እያገኘ ነው። እኔ እንዲያው ቶሎ ካልተመለሰ ስድስት ሰዓት አራት ሰዓት መቆየት ማለት እኮ ቢሮ ብዙ ሰራተኛ ነው ያለው። ትንሽ company አይደለም። ብዙ ገቢ የሚያገኝ ድርጅት ነው። የተ- እኔ የ- የጠየኩት የራሴን ነው እንጂ የሌላን ሰው ወይ ደግሞ ለማጭበርበር የላኩ አይደለም። ይ- ታይቶ ለምንድን ነው ወዲያው የማይመለሰው ነው የእኔ ጥያቄ። ትዕግስት ይኑሮት ትዕግስት ይኑሮት የሚባለው
እኛ በደረሰን ሰዓት ነው ማስተላለፍ የምንችለው። ስለዚህ የደረሰን ደግሞ አሁን hi ካልኖት በኋላ ስለሆነ ስለዛኛው ስለላኩት እኛ መረጃው የለንም። ወደ እኛ ምንም የገባ ነገር ስለሌለ አንድ ያዳምጡኝ። አዳመጥኩት አይደለ? አንድ ጊዜ እኔን ያዳምጡኝ። ወደ እኛ ምንም ነገር ያልገባ ምንም ነገር ስላልገባ አሁን ሰባት ሰዓት አስ- ስድስት ሰዓት ከሀምሳ ስምንት ላይ የላኩትን text አስተላልፈንሎታል ደንበኛችን። ስለዚህ አሁንም መልስ ስናገኝ እዛው ላይ ስለምናሳውቆት በትዕግስት ይጠብቁ። ያኛውን ይላኩ አይላኩ ሁለት ላይ ታደረገ አላደረገ እኛ ምንም ያየነው ነገር የለም። እዚህ ጋር October አስራ ሶስት የተላላክነው text አለ። ከዛ በኋላ October ሀያ ሶስትን አሁን ሰባት ሰዓት ላይ የተላላክ ነው። ስለዚህ የዛኛው እ፣ account ባለቤት ማን እንደሆነ አናውቅም። እኛ በሰባ ስምንት ቤቱ በሰጠኑት በዚህ ብቻ ይጠቀሙ። ያኛው ምናልባት hack ም ሊሆን ስለሚችል የምናውቀው ነገር ስለሌለ እ፣ በዚህኛው ግን already አስተላልፈንሎታል። ስለዚህ መልሱን ይጠብቁ በቴሌግራም። እሺ፣ መልካም ቀን።
ላንቺ